የማትጠገቢ በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበሪ ሸክላው ሕይወቴ ለማየት እንድችል ክፉን ደጉን ኑሪልኝ ሕይወቴ ለብዙ ዘመን ባልተሳካ ኑሮ የሰው ጃይቼ ልኖር ነበር ሳላውቅ በምኞት ጓጉቼ የማትጠገቢ በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበሪ ሸክላ ሕይወቴ ደርሶ ስላየሁት ሁሉንም በዝርዝር ሕይወቴ ባንቺው ነው ያየው ብዙ ነገር የምንጀራ ሆኖ መቀረ ምኞቴ ብዙ ታሪክ አየው ስላለች ሕይወቴ የማትጠገቢው በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበሪ ሸክላ ሕይወቴ ምንም ላላወራ ምንም ላልተነፍስ ተከልክዬ ስኖር እስከ ዛሬ ድረስ ይህን ሁሉ ታሪክ ደርሶ በማየቴ ሁሉም ይወቅልኝ በአንቺ ነው ሕይወቴ የማትጠገቢው በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበሪ ሸክላ ሕይወቴ ለማየት እንድችል ክፉን ደጉን ኑሪልኝ ሕይወቴ ለብዙ ዘመን ባልታሰበ ኑሮ የሰው እጅ አይቼ ልኖር ነበር ሳላውቅ በስንኳ ብቼ የማትጠገቢው በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበሪ ሸክላ ሕይወቴ ደርሶ ስላየሁት ሁሉንም በዝርዝር ሕይወቴ ባንቺው ነው ያየሁ ብዙ ነገር የእንጀራ ሆኖ መች ቀረ ምኞቴ ብዙ ታሪክ አየው ስላለች ሕይወቴ የማትጠገቡ በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ለተሞቴ እንዳትሰበር ይሸንበር ምንም ላላወራ ምንም ላልተነፍስ ተከልክዬ ስኖር እስከ ዛሬ ድረስ ይህን ሁሉ ታሪክ ደርሶ በማየቴ ሁሉም ይወቅልኝ ባንቺው ነው ሕይወቴ የማትጠገቢው በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉም እንዳይ ክፉ ደጉን እንዳይ እስከ ዕለተ ሞቴ እንዳትሰበሪ ሸክላ ሕይወቴ እንዳትሰበሪ ሸክላ ሕይወቴ